ጤና ይስጥልኝ hello ጤና ይስጥልኝ
ወደ ስዊክ ብር አድራሻ ማግኘት ይችላሉ ከእናንተ ስዊክ ብር
መስመሩ ተቆራርጧል ምን አሉ
deposit አድርጌ አልገባም ነበር ከእናንተ በኩል ጨርሻለሁ እነሱ አፕሩቭ አላደረጉልኝም ነበር
ዲፖዚት አድርገው ሰክሰስፉል ብለውታል
አፕሩቭ አልሆነልኝም አፕሮፕሪያት
አፕሩቭ አላ- አፕሩቭ አልገባልኝም ስዊክ ብር ላይ
እሺ ደንበኛችን ከየት ወዴት ነው ያስተላለፉት ከሲቢ ብር ወደ ባሪክ ፔይ በኩል ወደ ስዊክ ብር
ወደ ፊት
አዎ ስሞት ማለበት በደንብ ያን ይብራኝ በቴሌግራም አውርቼ ያችሁ እናንተ ጋር ሪሲት ምናምን ጠይቀውኝ ጨርሻለሁ፣ ግን ብር አልገባም።
አስመዝግበው ነበር እኛ ጋር አዎ
እሺ በዚህ ስልክ ቁጥር ነበር ያስመዘገቡት አስራ አንድ
እሺ አንድ ጊዜ አስራ አንድ እንትን ሁለት
ዜሮ ዘጠኝ አስራ አንድ ስንት አለኝ አስራ አንድ ዘጠኝ ሁለት
ደንበኛችን መስመሩ ይቆራረጣል እኔ የምለው ይሰማዎታል አስራ አንድ ዘጠና hello
መስመር ላይ ያለ ደንበኛችን ዘጠና ሁለት አልኩሽ እኮ አይሰማም።
ዜሮ ዘጠኝ አስራ አንድ ዘጠና ሁለት ሀምሳ ዘጠኝ ሀምሳ ስድስት አስራ ዘጠኝ ሀምሳ ዘጠኝ እሺ አንዴ መስመር ላይ ጠብቁኝ ሀምሳ ዘጠኝ ሀምሳ ስድስት ሀምሳ ስድስት እሺ ሀ- ሀምሳ ዘጠኝ ሀምሳ ስድስት ነው ያልኩሽ።
እሺ ማን ስሞት ደንበኛችን ረመዳን በያን ኢብራሂም ማን አለ ረመዳን በያን ኢብራሂም
ስለምን እሱን በዚህም እያገኘሁት አይደለም። እስኪ አንድ ጊዜ ስልኩን ቁጥሩን ላስቸግሩት።
አስራ አንድ ዘጠና ሁለት ዘጠና ሁለት ሀምሳ ሀም- ሀምሳ ዘጠኝ ሀምሳ ስድስት
ረመዳን በያ
አዎ እዚህ ጋር እንደመሰለኝ ከሆነ ከሳምንት በፊት ነው ከአራት እኔ ቀን ሁለት- በፊት
እም።
መስመር ላይ ያሉ ደንበኛችን እኔ ሀያ ሁለት ነበረ።
ደንበኛችን መስመር ላይ ያሉ ይሰማታል።
አዎ ይሰማልማ።
እዚህ ጋር ተመዝግቦ ተላልፎላታል እስካሁን ድረስ እ፣ እስካሁን ደንበኛችን መስመር ይቆራረጣል።
እኔ እየሰማሁት ነው ማ- እያወራሽ ያለው።
እስካሁን ድረስ እ፣ ካልተ- ካልተላለፈልክ ከኛ